Hello.
ሄሎ ሄሎ ሄሎ
ወይ ወይ ወይ።
ደምሰው እንዴት ነህ? ሀና ነኝ። እግዚአብሔር ይመስገን።
እኮ edit እያደረኩ ነበረ ቴሌግራም። ዛሬ ፈጠናችሁ ምነው? ሀምሳ ዘጠኝ ነው ደወለ የቱቱ ገርጂ
እሺ እሺ፣ እዛ ነው ያለኸው?
ነበርኩኝ፣ ግን ከሁሉም ምግብ እንግዲህ እንትና branch ኣቸው አልተደወለም እያሉ ነው። ከቱቱ ገርጂ ሀምሳ አምስት ሀምሳ ዘጠኝ
እሺ፣ አገናኘኝ እስኪ።
ማ ገርጂዎችን ቱቶች hello
እሺ። ወይ ወይ Hello።
ደምሰው ከቱቱ ወይ- አንድ ሰው አቅርብልኝ፣ ሰው ከቱቱ ገርጂ አቅርብልኝ፣ አንድ ሰው።
እሺ አዎ።
Order number ተሳስቻለሁ። እሺ ሀምሳ ዘጠኝ ነው order number የቱቱ እሺ እሺ እሺ እሺ፣ አይቼዋለሁ።
እሺ
እም? እም። ሄሎ ወይ ደምሰው ተደወለ?
ወይ እሺ ቀላሉ ወይ ሄሎ ወይ እናት ጤና ይስጥልኝ። ቱቱ ገርጂ ነው። እሺ ከ BeU ነበር በ order number መቶ ሶስት ሀምሳ አምስት ሀምሳ ዘጠኝ order አልተቀበላችሁም?
አዎ አልተቀበልንም።
አንድ veggie noodle አልተቀበላችሁም?
አዎ አልተደወለላትም። ከዛ ካልተደወለ ደግሞ እዚህ መሰራት አይችልም።
እሺ ምን ይችላል?
እሺ
ምን ያህል ደቂቃ ሊፈጅ ይችላል?
Hello
ወይ ደምሰው Hello ወይ እሺ እሺ እደውልልሃለሁ።
እሺ በቃ አልታዘዛችሁም በልልኝ። እሺ ያዘዝኳቸው እንዳይመስላቸው።
ኧረ እንዳያረጉም እዚህ ያሉ ሲጀመር ሌሎች ልጆች ናቸው።
እሺ አይ ንገራት አሁን አልሰማ እሺ ብላኝ ሄደች።
እሺ እሺ እኔ እነግ- እነግራታለሁ። እሺ እሺ አልታዘዘም በልልኝ። እሺ እሺ እሺ እሺ